hello hello ተቋረጠ።
አዎ ተቋረጠ። ዘው እሺ እያልኩ ነው።
ምን ላይ ነበር ያስቸገሩት?
already sign in ለማድረግ ማለት ነው እሺ እና እንትን ይልሽ የለ like መጀመሪያ እንትን ካልተደረግሽ register ከዚህ በፊት ካልተደረግኩኝ sign in ማድረግ እችላለሁኝ እንደ አዲስ create account ነው እንጂ መሆን የሚችለው አዎ እኮ create ነው እኮ የሚያደርጉት። አዎ አዎ እ፣ እኮ እሱ- በሌላ ሰው group ላይ መግባት ይችላሉ እኮ okay በሌላ ሰው ያሰቡት group ላይ መግባት ይችላሉ።
በ any group ላይ ከዚህ በፊት በነ account ባለው ማለት ለምሳሌ ነው አዎ እርስዎ የሚያውቋቸው group ላይ አዎ check አድርገው location check አድርገው እርስዎ የሚያውቋቸው ጓደኞቹ ሳሉ አይደለ?
ቤተሰብም ያደረጉ አለ በእርግጥ ቤተሰብም በቃ አዎ እነሱ ላይ ግን ገብታ እንትን ሆነባትና ነው አሁን እናቴ ነበራት ግን password ኡ ጠፋባት ቆየች እና ከተመዘገበችበት አ፣ password ኡ ስለጠፋ ብለን ነው እንዴት ነው ምን ላይ የምናደርገው ነው አሁን password የሚጠይቃችሁ?
እንትን አለ አይደል application ኑ ላይ አ፣ እኔ አሁን ስገባ ገና download ነው ያደረኩት እኔ ያው ልክ ከ play ነው።
store ላይ አ፣ ከዛ ላይ like እንትን ስታደርጊ ይከፍትና አ፣ ስምሽን ምንሽን አ- ስልክ ቁጥርሽን መዝግብ ይልሻል መዘግብና password የሚለኝ አለ password ላይ ምንድን ነው የምሞላው እኔ password እኮ ራሱ ያመጣል። አያመጣም እርስዎ ጋር?
ምንም ነገር አላመጣም ልጠብቀው አዎ እስቲ ትንሽ ይጠብቁትና check ያድርጉት።
okay እንደዛ ካደረገ በኋላ በቃ already ራሱ register አዎ፣ እሱ ያደርገኛል create ያደርጋሉ። አዎ ከዛ create ማድረግ ይችላሉ የፈለገው።
ኦ ነው እንዴ በቃ አዎ እሺ እሺ እሺ እንትን ልበልና እምቢ እናመሰግናለን።
ካለኝ ወይ እደውላለሁ እንደዚህ ይደውሉ።
እሺ እሺ እሺ፣ thank you መልካም እሺ ቀን።
አዎ እሺ